ሄሎ
ሄሎ ጤና ይስጥልን ቤስት ቤት
አብሮ ስጥልን እንትን ፈልጌ ነበር። withdraw ብዬ pending ገባች፣ አየር ላይ ቆመች።
እ
withdraw ብዬ እዛ ጎ ከጌም ወጣች፣ account ም አልደረሰች።
እሺ Best Bet ቁጥርህን ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት
ሀያ ሶስት ሀያ ሶስት አስራ አንድ አስራ አንድ
ሰላሳ ዘጠኝ
ሰላሳ ዘጠኝ እሺ መቼ ነው
አሁን ለሶስት ቀን ሆነ በ-
እ
ሶስት ቀን ሆኗል። አሁን
ስንት ብር ነው?
አራት መቶ ሀምሳ ብር
መቼ ነው ዊዝሮ ያደረግከው?
ከንበሌ ከነገ ታክሉ ይቆ ቆይ አንደሊ
እሺ
አባ
አዎ ሄሎ
ሄሎ መቼ ነው?
ልነግርሽ ነው ወይ? ማታ እኮ ነው አቤንኪ ይኸውልሽ፣ አቤት ሄሎ
ዋይ
መቼ ነው ዊዝ ተደረግከው?
እየወጣ ነው ውድራው ያልቅ ቀን